ሰላም ጤና ይስጥልኝ ምርት ቤት
እሺ፣ በእናትሽ የኔ account ላይ ሄሎ፣ ባልበላባ
ሳቪ ይባላል። account ላይ ምን አልከኝ?
የኔ አካውንት ላይ
እሺ Special game የለም። ምንድን ነው እዚህ ብላ አዎ አዎ የሁሉም ላይ የለም። እሺ አባ
የለም፣ አዎ የሁሉም ላይ የለም። መ- maintenance ላይ ነው። አሁን በቅርቡ ይመለሳል። እሺ
ይመልሳል።
አዎ አዎ እሺ፣ withdraw ማድረግ አይቻልም። በአራት መቶ አምስት መቶ ምን አልከኝ?
withdraw የሚሆነ ገንዘብ ስንት ነው?
በቀን ውስጥ አምሳ ሺህ በሳምንት ውስጥ መቶ ሺህ
እሺ፣ አሁን ትናንሽ ገንዘብ አይ- አይወጣም አይደለም? እስከ አምስት መቶ ምናምን አይ ከ- ት- ትንሽ ማውጣት የምትችለው ከሶስት መቶ ብር ጀምሮ ትችላለህ። እሺ
ከሶስት መቶ ጀምረው ማውጣት ይችላል አይደል?
አዎ አዎ
እሺ፣ እሺ አባቴ ስለደወልክን አመሰግናለሁ።